ጤና ይስጥልኝ የቴፒ የበረራ መረጃ ማዕከል እባክዎት ምን ልርዳዎት?
ትኬት ልቆርጥ ነበረ።
ይቻላል። ከየት ወዴት ነው የፈለጉት?
ከባህር ዳር አዲስ አበባ።
እሺ ለመቼ ነው የፈለጉት?
ለእሑድ
እሑድ ቀጣይ ሳምንት እሑድ
አ- ለስምንት ማለት December ስምንት መምጫ ብቻ ነው የፈለጉት?
እ እ
መምጫ ብቻ ነው ወይ የፈለጉት?
አዎ
እሺ ከባህር ዳር አዲስ አበባ ነው ያሉኝ አይደል?
አዎ እሺ እያየሁት ነው አንድ ደቂቃ። እሺ የስንት ሰዓት ይመርጣሉ? ጠዋት ከሰዓት ወይስ ወደ ማታ ላይ ያለ?
ወደ ማታ አስራ ሁለት ሰዓት አካባቢ እሺ የማታው የመጨረሻው በረራ የሚሆነው አስራ ሁለት ሰዓት ሲሆን ዋጋው አራት ሺህ አራት መቶ ሰማንያ ሁለት ብር ነው።
ጠዋት
የጠዋቱ በረራ የሚጀምረው አምስት ሰዓት ላይ ነው። አምስት ሰዓት ላይ ደግሞ ያለው ዋጋው አራት ሺህ ስምንት መቶ አስራ ዘጠኝ ብር ነው።
ዋጋ አይቀንስም እንዴ ለ ሲራዘም
እንደየጊዜው ይለያያል።
እሺ በቃ መልሼ እደውላለሁ እሺ ደውሉልኝ።
እሺ ተደውል እናመሰግናለን። መልካም ቀን።
እሺ